ሄሎ ሄሎ፣ ጤና ይስጥልን።
ጤና ይስጥልኝ።
ከ Preston Homes ነበረ የምደውልዎት።
እሺ ሰላም ኖት?
ሰላም ነኝ አለሁ ደህና። ቢሮ ብቅ እላለሁ ብለው ነበረ መጡ እንዴ?
እኮ next week አርብ ወይ ቅዳሜ ነው ያልኩት አይደል?
okay፣ next week ነው። አይ፣ እኔ በዚህኛው መስሎኝ እኮ ነው።
አይ በቂ አይደለም።
okay፣ ችግር የለም። እሺ፣ መልካም ቀን።
እሺ ቴንኪው።
እሺ